አሎ
ጤና ይስጥልኝ። ከቢጃይ ነበር የምደውለው። ተቋርጦብዎት ነው?
አዎ ተቋርጦብኛል።
ይሰማል?
ስልክ ነበር ዜሮ ዜሮ
ይሰማውታል?
አዎ ይሰማኛል። ሁለት ዜሮ ሁለት ዜሮ እሺ፣ ሰባ አምስት ሰባ አምስት አርባ ሁለት
አርባ ሁለት አርባ አንድ ሰማንያ
አርባ አንድ ሰማንያ አ
መስመር ላይ ጠብቁኝ።
እሺ
እሺ፣ ሙሉ ስሞትን ልውሰድ?
እ ሙሉ ስሞትን ይንገሩኝ ለመዝግብሎት።
የደንበኛ ምናምን ሄደ እ
ሙሉ ስሞትን ይንገሩኝ የእርስዎን።
አልማዝ ዘለቀ ሆ- ዘለቀ ተሰማ
አድማስ አልማዝ አልማዝ አልማዝ ዘለቀ ዘለቀ ተሰማ
ዘለቀ ተሰማ።
አ
እሺ፣ የቤቶትን ስም ይንገሩኝ ሙሉ ስሙ።
ዳግም ዳግም ረዴት ሆቴል
እሺ፣ አካባቢውን ይንገሩኝ።
ሀና ማርያም እ ሀና ማርያም ያኛው እንትን የለም ሀና ማርያም እስ- እ፣ ልዩ ቦታ ሀና ማርያም ጽዮን መግቢያ ጋር ሀና ቀለበቱ ጋር ወጣ ብሎ ጽዮን መግቢያ ይባላል። ዳግም ረዴት ውስጥ ታዋ በቃ እሱ ብቻ ነው ያለው።
ጽዮን መግቢያ።
አ
እሺ፣ በዚህ ስልክ ልመዝግበው። አሁን በደወሉበት ስልክ ይቻላል
መስመር ላይ ያሉ አለ ከትናንት ጀምሮ ያው ሽያጭ አቁመናል። ይቻል እ
ይሰማል?
ይሰማኛል ወይ እ እሺ፣ በዚሁ ስልክ ልመዝግበው።
ይቻላል ይቻላል። ቢሽ እሺ፣ ድራፍት ማሽኑ ምንድን ነበር የሆነቦት?
በቃ አይወርድም ጭራሽ በረዶ ምናምን ነው አሉን። ያ የሚያጸዳውን ሰው ደውለንለት ነበርና በረዶ አስለቅቀው አሉን። በረዶውን በሙቀው አስለቅቅን መልሶም እንትን ያላል መልሶ ይቆማል ምናምን በቃ አይወርድም ጭራሽ አይወርድም አሉ።
እሺ፣ እሺ፣ ቅሬታዎትን መዝግቤልዎታለሁ። የጥገና ክፍሎች በተቻለው ፍጥነት አሁኑኑ መጥተው ይሰራሉ።
እሺ እጠብቃለሁ። እሺ።
እሺ፣ ሌላ የምረዳዎት ነገር ይኖራል?
እ በቃ ያለው ያው ቤቱ አዲስ ነው እ ስለዚህ sales እንትን አብረን እንድንሰራ ብቻ አስቸኳይ ጥገና ምንም እንዲደረግልን
እሺ፣ የሚያስፈልጎት ነገር ሲኖር በዚህ ስልክ ይደውሉ። ለጥገናም እሺ።
ለሲኦቱ ማቅረብም ለሁሉም ኦኬ።
ሲኦቱ ለመመዝገብም በዚህ ስልክ ይደውሉና ይመዝገቡ።
OK እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ